ሰላም ጤና ይስጥልን። ቺፕቺፕ እባክዎ ምንድን ነው?
ሰላም ናችሁ? ዛሬ አዝዤ ነበረ እና ወርዳ ወጥቶ ይወጣልኝ ነገ ይመጣልኛል።
ዛሬ order ካደረጉ አዎ ነገ ይወጣልዎት። አልቆ እሺ፣ አንዴ ሌሎት በዚህ ቁጥር ነው order ያደረጉት?
አይደለም ይንገሩኝ።
ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ሀያ አራት ሰባ ሶስት እሺ፣ ዘጠና ሶስት የሽመ ቤት Okay። እሺ እመቤት፣ አዎ ዛሬ ብዙ product ኦች order አድርገዋል።
ዘጠኝ product order አድርጌያለሁ።
ዘጠኝ አዎ
Okay። አዎ ልክ ነው። ዘጠኝ product ችግር የለም። ነገ ይወጣልዎታል።
ዛ- ነገ ይመጣልኛል።
አዎ ነገ ይመጣልዎታል። ግን location የት አካባቢ ነው የሞሉት?
አዲሱ ገበያ አደባባይ አደል ሚላ
ቆይ እሺ አንዴ። አዎ አዲሱ ገበያ ልክ ነው፣
እሺ ልክ ነው። ይመጣልዎታል ነገ።
እሺ እሺ። አይ ምናልባት እ፣ ካልወጣ ስፔዛ እንዳረግ ብዬ ነው ዛሬ ቅዳሜ ስለሆነ።
ነገ ይወጣልዎታል። ችግር የለም።
እሺ እሺ።
መልካም ቀን። እሺ እሺ